ጤናን ቢጃ ኢትዮጵያ ቤተልሔም የሚንባኮም ልርዳት
ሰላም ነሽ? የእኔ እናት እግዚአብሔር እንትን ፈል- እንትን ፈልገን ነበር። ኦክሲጅን ከዚህ በፊት ሰውየው ጋር ነበር የምንደውለው እና ስልካቸው አይሰራም።
አዎ አይ እኛ ጋር ነው ከዚህም በኋላ እየደወሉ የሚያስመዘግቡት ከማለቁ አንድ ቀን አስቀድመው እኛ ጋር ይደውሉ
ኦኬ እኛው ሳምንት ሞላን አሁን አልቆ።
እሺ የቢጃ የመለያ ቁጥሮትን ይንገሩኝ እመዘግብልዎታለሁ እሺ እሺ እሺ። የታለ በእናትህ የታል ቁጥሩን አስቀምጥ። ገሩን ከጻፊ ነው የለም አስራ ዘጠኝ ዘጠኝ ስልሳ ስድስት
አስራ ዘጠኝ ዘጠኝ ዘጠኝ ስልሳ ስድስት አዎ።
መስመር ላይ ጠብቁኝ እየፈለኩለት ነው እሺ። እስቲ የታለ ያኛው? አንተ- አንተ አልነበር እንዴ?
ጉተር አዲስ ሎጅ ኖት
እ?
ሁተር አዲስ ሎጅ ኖት
ምን አልሽኝ?
ሁተር አዲስ ሎጅ ነው የቤቶት ስም
ምን?
ደንበኛ አስመራ ስለሚሰማ- ፍቅር እሺ እ፣ የቤቱን ቲን ነምበር ይንገሩ
እ፣ ብሎኩን ቲን ነምበሩ
እሺ እሺ ብሎ ጉዳይ መልሼ ልደውልሽ በእናትሽ ወረቀቷን ፈልጌት እሺ ይቻላል ደንበኛችን እሺ ይቅርታ በጣም